ሄሎ ሄሎ አቤት።
ከጂፕ የደወልኩት መልሽ እሺ እሺ driver ኡን አውርቼው ነበር።
እ እደርሳለሁ ችግር የለውም ብሎኛል።
ከጠዋት ጀምሮ እኮ እኛ አራት ሰዓት ሆቴል ስለሆነ አዎ፣ ለ- ለዛሬ ፍጆታ ነው ጠዋት ትላንትና የከፈልነው ማለት ነው።
okay። አዎ።
እና ታዲያ እንዴት ነው እናንተ ከአስር ሰዓት በኋላ ይሄ ነው? አ- አሁን ደርሷል። አሁን ሄሎ ሄሎ አቤት አቤት።
መጥቷል። ቀይ እንትን ነው መጥቷል።
አዎ፣ እስኪ እሱ ነው የሚሆነው።
አ፣ ሌላ ጊዜ ግን እንትናችሁን አስተካክላችሁ ካልሆነ አዎ።
አንቀጥልም ማለት ነው። እ?
እሺ፣ በጣም ይቅርታሽ።
እሺ እሺ